Hello hello አቤት አቤት።
መልሼ መልሼ ደወልኩኝ።
እሺ
developer ኦቹን አውርቻቸው ነበረ እና እ፣ እሺ።
የእናንተ እንደዚህ ብዙ ሰዎች ነው እንደዚህ የሆነባቸው account ውስጥ ገብቶ ይወጣውና እህ፣ ለ system ለመለየት አስቸጋሪ ስለሆነ ነው ሰኞ የመጨረሻ ይስተካከላል ብሎኛል። ስለዚህ ሰኞ check ያደርጉታል። ሰኞ ቼክ ያደርጉትና ከገባ እሺ።
መልሰው ይደውሉልኝ።
ጥሩ እሺ፣ እንደውላለን። እሺ፣ እሺ እሺ መልካም ቀን።
እሺ መልካም ቀን።